የቴኒስ ነገር እንደው መቼ ስየየ ነው ባንቺው ትዝታ እንቅልፍም የለ መኝታ ካልጋው ጋር ሆኖ አልጨዋታ እንቅልፍም የለ መኝታ ካልጋው ጋር ሆኖ አልጨዋታ ገዳይ ሰውነትሽ ነው በአካልሽ ቀርቶ ገዳይ ነሻው እንቅልፌን አጣ ጎረቤት ተኝቶ ሰፋ ያለው አልጋ መኝታው እያለኝ ገዳይ ነሻው ምነው ጭንቅ ጭንቅ ተበደበባለኝ ቢቸግር ነው እንጂ ንይየ መች ልምዴ ነበር በቅርብ አይነካካኝ እየየ እያዘወትር ዋን ያንቺ ማመኔን እየየ መቸገር የለሰው ደንዳና ውልቤን እየየ የትም አደረሰው ዘወር ወራፋት ያወዛውዘኝ እነወ የየ አንቺን የሚያስረሳ ሰው ወዴት ይገኛል? እህነው እየየ ዘወርወር አባት ያወዛውዘኛል። እህነው እየየ አንቺን የሚያስረሳ ሰው ወዴት ይገኛል? እህነው እየየ ነው ሀገር ጎዳለው ፍቅሬን ሀገር ጎዳለኝ እኔን ሀገር ጎዳለው ፍቅሬን ሀገር ጎዳለኝ እኔን አቤት አቤት የኔስ ነገር እንደው መቼ ሰየየ ነው ባንቺው ትዝታ እንቅልፍም የለ መኝቶ ካልጋው ጋር ሆኖ አልጨዋታ እንቅልፍም የለ መኝቶ ካልጋው ጋር ሆኖ አልጨዋታ ለየሰው ሁሉ ጽኑ አንጀት ሲታደል ገዳይ ነሻለሁ እኔስ የደረሰኝ የማይደላደል መለየቱ ከቶ ሲለኝ በረድ በረድ ገዳይ ነሻለሁ ይህን ልቤን ነበር አርጎ ማንደል የኔ አዳር ወደዚህ ግጥም ሰበርበር ያንቺ ሲያዳረቻ ያሰማምናል ወይ ግጥም ሰበርበር አብሮ መዋል ብቻ ሲያሰዳድር እንጂ ግጥም ሰበርበር ሰው ወዳጅነቱ ምን አለኝታ ሊሆን ግጥም ሰበርበር ሲመሽ መለያት በዘገየሽ ቁጥር ሲጨንቀኝ ስከፋኝ እህነው እየየ አቤት የኔስ ነገር ከታምላኩ ጠፋኝ እህነው እየየ ዘወር ወር አፋት ያወዛውዘኛ እህነው እየየ አንቺን የሚያስረሳ ሰውን ይገኝ እህነው እየየ በዘገየሽ ቁጥር ሲጨንቀኝ ስከፋኝ እህነው እየየ አቤት የኔስ ነገር ከታምላኩ ጠፋኝ እህነ